ሰዓት ከ store የመጣ ነው። ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
እንዴት ዋሉ?
ይዘበል ከዊ ፕላስ solution ነበረ እና ምደውሎት ባለፈው አርብ ዕለት link ልከንሎት ነበረ እና register አድርገው ከሆነ check ለማድረግ ነው።
ትንሽ ብዬ ነኝ። በኋላ ትንሽ ቆይቼ ልደውልልሽ።
እሺ፣ ጥያቄ ምናምን ካለ text በተላከበት ስልክ ደውለው መጠየቅ ይችላሉ።
እሺ፣ አመሰግናለሁ።
አመሰግናለሁ። እሺ፣ እኔም እሺ